ስጥልኝ የኢትዮ ቴሌብር መረጃ ማዕከል በኮት የምንረዳውት ሄሎ ጤና ይስጥልን የኢትዮጵያ አየር መንገድ ነው።
ኢትዮጵያ የአየር መንገድ አለም ግን የበረራ መረጃ ማዕከል ነው
ኦኬ ከ- ለእሁድ አዲስ አበባ መቀሌ
እሺ ሀይሉ ሰላ አንድ ደቂቃ ይጠብቁኝ መመለሻውን እንደማይመለሱ እርግጠኛ ከሆኑ ከሄዱ በኋላ ቢያንስ ቀደም ብለው ይደውሉ። ያንን ያናጋግሩ። ለምሳሌ ባስረጅ አዲስ አበባ መቀሌ ነው ያሉኝ አዎ
ይደውሉ። ለመቼ ነው ለእሁድ ከሰዓት
ደርሶ መልስ ነው ወይስ መሄጃ ብቻ ነው የሚፈልጉት እ?
ደርሶ መልስ ነው ወይስ መሄጃ ብቻ ነው የሚፈልጉት አይ መሄጃ ብቻ
መሄጃ ብቻ እሺ ለስንት ሰው ነው
እ?
ለስንት ሰው ነው የፈለጉት አንድ ሰው እሺ እያየሁልህ ነው አንድ ደቂቃ ይጠብቁኝ እሺ ለእሁድ ምን ምን በረራ እያሳየን አይደለም ሁሉም በረራ ሙሉ ናቸው እ? እ?
ለእሁድ እ?
እሁድ ላይ ያለው ሁሉም በረራ ሙሉ ነው ከአዲስ አበባ ወደ መቀሌ አ ቀን ቀይረን ዲሎት ከፈለጉ ፈቃደኛ ከሆኑ OK እሁድ የለም እሁድ ያው በረራው ሙ- ሙሉ ነው የለም ሲሆን ሞልቶ ነው OK አይ ለእሁድ ፈልገን ነበረ በቃ እሺ አመሰግናለሁ።
የፈለጉት እሺ ሌላ ምንለው ነገር አለ እሺ ኧረ ምንም የለም አመሰግናለሁ እሺ።
እሺ የደወሉልን እናመሰግናለን መልካም ምሽት ይሁንልዎት